እኔ ስትልኝ ሁሉ ስፖርት ባኮ ምን እርዳዎት?
ጤና ይስጥልኝ ሰላም ነው?
እግዚአብሔር ይመስገን ምን ልርዳዎት?
አካውንቱ ሂድን ሆኖብኛል። ምንድን ነው አዲስ ነገር አለ?
ሂድን ሆኖብኛል።
አይታይም።
ምንድን ነው የማይታየው?
ዋሌቴ ላይ ያለው ገንዘብ አያሳይም።
አ፣ ብሎክ ምልክት የሚያሳየው
እንዲህ የሆነ ብሎክ አድርጎ ሂድን ክብ የሆነ አድርጎ ነገር ምናምን?
አዎ፣ እሺ እሱን screenshot አድርገው ይላኩልን ቴሌግራም ላይ።
account ኡን screenshot አዎ እዛው እ፣ ሂሳቧን ማለት ነው።
ቴሌግራማችሁ ከዛው ላይ አለ። አ?
አዎ ቴሌግራማችን እዛው ላይ ያለ ጥያቄ ምልክቱ ጋር
እሺ